የቀን ውሎ እንዳላይ ባይኔ እንዳልሰማነ እንዳላጣህ ነው ከሁሉ ርቄ ብቻ መሆኔ ስንቱን ሰማች ብያ ያረግም በንባሳዘግም እንዳላገግም አርገህኝ እንኳን ለመሃል ፈልግም መሄድ መጓዝ የማይደክመው አይነት ልብ ነው ቃኝን ስቻውቸው አይ መሄድ መጓዝ የማይደክመው አይነት ልብ ነው ቃኝን ስቻውቸው